ጤና ይስጥልኝ። ሁሉ ስፖርት በኮ የምንረዳዎት?
ሄሎ
ስፖርት ነው የምንረዳው።
አንድ ሺህ አምስት መቶ ብር አስገብቼበት ነበር። አሁን ወደ ሁሉ ስፖርት ከሄሎ ካሽ እና እሺ
ሆነ እ እና withdraw ለማድረግ ፈልጌ
ያስገቡትና withdraw- አዎ አይቻልም።
እንዴት wi- የ deposit የሆነ ብር withdraw መሆን አይችልም። system ኡ አያደርግልዎትም።
ምንድን ነው ማድረግ የምችለው ታዲያ?
መጫወት። አዎ
እሺ